አሎ አሎ አሎ አሎ
ጤና ይስጥልኝ ከቢጂአይ ነበር የምደውልልዎት። ደንበኛችን አዎ ተቋረጠ ተቋረጠ ቦታ። እሺ አዎ deep freeze ነበረና አዎ ሶስተኛ ቀናችን
እሺ ደንበኛችን የእርስዎን ስም ይንገሩኝ።
ተገኑ ተገኑ ተገኑ
ተገኑ ጸጋዬ።
አዎ
ተገኑ ጸጋዬ። እሺ እሺ ደንበኛችን ቅሬታውን መዝግቤልዎታለሁ። ለቴክኒሻን ክፍል አስተላልፌልዎታለሁ።
እሺ እሺ በተቻለ ፍጥነት መጥተው ያስተካክሉልዎታል። ሌላ መረጃዎት ነገር አለ?
በቃ ይሄው ነው ለጊዜው ተገጠ እሺ ስለደወሉ እናመሰግናለን። መስተንግዶ ላይ ያሉትን ሀሳብ ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።
አሜን ለሁላችንም